Hapana samahani. ሄሎ ሄሎ፣ ጤና ይስጥልኝ።
አቤት።
ከችብችብ መልሼ ደወልኩልዎት።
እሺ፣ እሺ።
አሁን እ፣ ልከውልኝ ነበረ።
አዎ ናፍል ሙሉን ነው እ፣ መቀየር የሚፈልጉት? ቆንጆ ነገር እንላክልዎት።
አዎ እንዳለ እኮ ጥሬ ነው። በቃ እንዳየሻት ኢሚዲየት በቃ ማውዝ ነው የምታካከለው።
አ- አስር ተቀበሉት ሙሉ ግሩፑ።
አዎ እሺ፣ ስለዚህ ነገ ቆንጆ ነገር እንልክልዎታለን። ይቅርታ ደገ ይሄ ላስቀምጠው፣ እዚህ ላስቀምጠው።
አዎ ይቀመጥና ከነገ ድሮች ሲሰጡ ይመልስላቸዋል።
እሺ፣ ይሄን እመልሰዋለሁ።
አ እሱን ይመልሱታል።
እሺ፣ በቃ ይበሳለ ቆንጆ ነው። እሺ፣ እሺ እሺ፣ ቆንጆ ሁሌ ነገር እኛ አንደኛ ነን ብለን ብዙ ነገር ነው እየወሰን ያለ ነው። እሺ፣ ኪሎ እሺ፣ አዎ፣ ትለናል።
ልክ ነው። ታው በቃ እንደ ደንበኛ ብዙ ነገር ነው በግሩፕ እየወሰን ያለ ነው።
እሺ እሺ፣ ቅርታ በጣም ደገመ።
እሺ፣ ግርብ ከሆኑ ልጆቹ ልስጣቸው።
ምን አሉኝ?
ድራይቨሩ ተሶሞስ ይችላል ከሆነ
አይ መመለስ እንኳን አይችልም። አልመጡ ነገ አይመለስ- እሰጣቸዋለሁ። በቃ ነገ ሲመጣ።
ሰጧቸው ነበር ሎኬሽኑ።
እሺ
እሺ